ሰዎች መልሰን
እንትን ነበረ cancel እንድታደርግልኝ ነበረ ወደ አምስት ኪሎ ሜትር ምናምን ነው።
ለምንድን ነው ታዲያ cancel የሚደረገው?
አይ ስልሽ የኔ ያለሁበት ሩቅ ነው፣ ሰሚት ነው ካፌው ያለው ወደ እንትን ነው ይሄ
እኮ cancel ማለት አልገባኝም። cancel ስትለኝ አይ ከአቅሜ በላይ ስለሆነ ነው ሩቅ ስለሆነ ማለት ነው።
order ኡ እንዲወጣልህ ነው ወይስ?
አ
እሺ ብለህ ነበር ንገረኝ።
ሰባ አምስት አስራ ስድስት
አስራ ስድስት
ሰባ አንድ
ሰባ አንድ እሺ ሌላ order ይዘሃል?
አላስኩኝም። ከኔ ትንሽ ከመነሬ በጣም ሩቅ ነው ያለው እሺ፣ ሰሚት ነው።
ጠይቅልኝ።
እንትኑ ያለው እኔ- ደግሞ ለእኔ- ወሰን ነው።
እኔ ማስወጣት አልችልም። ስምህ ማን ነው ፋሩቅ
እ?
ፋሩቅ ነው።
እሺ ጠብቀኝ። እሺ አት-
እሺ እንዴት ነው?
ፋሩቅ ወይ አይወጣም ስራው ተብላሽ
እንዴ በጣም ሩቅ ስድስት ኪሎ ሜትር ነው
እኔ እሱ የሞ- አይመስለኝም።
እ?
ግን እንትን በል ከአንተ ካለህበት ሳይሆን ከምግብ ቤት ነው pin የሚለካው። እሺ አይ ስልሽ እኔ አሁን ያለሁት እንትን ነው ሰሚት ዶሚኒየም ነኝ፣ ግን ምግብ እኮ ቤቱ ያለው ገባኝ።
ወር ፋሩቅ ነው ፋ- ስ- ስማኝ ወይ የሚሆነው ሸርተን አልችልም። አይወጣም ትንሽ አሁን- ከተባልክ ደግሞ መስራት ነው ታይም ኦፍ እንዲያግብኝ ነው እኔ ደግሞ እኮ አይወጣም ተባልክ እኮ አሁን እኔን እያናገርክ እኮ ብትሄድ ሰ- ሰዓት አታ- አይግደልልክ።
መከራ ነው።